ሄሎ
ሄሎ ታመነ አቤት።
ከቢሮ ነው የምደውልልህ።
እሺ
አዲስ ሰፈር ስልክ እንትን order ይዘህ ወጥተሃል? አ?
የት አዲስ ሰፈር ነው ያልወጣው? አዲስ ሰፈር ማለት ከአዲስኮ
እ
ከአዲስኮ አ አዲስኮ ይሄ ሚካኤልን አለፍ ብሎ ያለው እ ምን ነበረ?
እ ቆይ አንዴ ቆይ አንዴ መልሼ ልደውልልህ ቆይ